ጤና ይስጥልን ቤት ቤት ሄሎ ሰላም ኖት? እንዴት ነሽ?
ግን
አለን ሰላም ነው።
አለን አለን ምን ልርዳክ?
ስንት ነበር ቤት ቤት ቆርጬ በአንድ እሺ።
ሁለት ነበር እና የወደኩት እህም።
ቦነስ ምናምን አይገባ እንዴ?
እስቲ እንየው ትነግረኛለህ? ከሽርኩድን አይዲዋ ልንገርሽ ከሽርኩድን አትነግረኝም ወንድሜ? ከታች ያለችው ከጨዋታዎች ስር ስልክ ላይ ነው አይደል?
አዎ እኮ ወላሂ ከ- አዎ፣ ጨ- ተ- ከላይ ትኬት ID ያለ ከዛ ጨዋታዎቹ ከዛ ከስር ደግሞ ቀን cashier code አለ ID አለ ስልክ ቁጥር አለ እሺ ከዛ በታች ጨዋታዎች የሉም የጨዋታዎቹ ዝርዝር ጨዋታው በታች ምንም ነገር የለውም ታች ምንም የለም እሺ ንገረኝ እሺ አዎ።
ID ውን- ID ውን ንገረኝ ID ው E ሀምሳ አራት E
E ሀምሳ አራት እህም።
D መቶ ሰላሳ ሁለት B መቶ ሰላሳ ሁለት አ- አራት F እህም።
ስድስት D እህም።
ሶስት መቶ ሰባ አምስት እህም።
F ሶስት
ስንት
F ሶስት እሺ
ሰማንያ ሶስት AE
እም፣ አንድ የዘለልነው ቁጥር አለ ወይ ተሳስተናል የሆነ ነገር እያመጣልኝ አይደለም እስቲ በድጋሚ ያንዴ ላንብብልሽ እንደገና እሺ
E ሀምሳ አራት እሺ
D D ነው?
መቶ ሰላሳ ሁለት D D D እሺ መቶ ሰላሳ ሁለት እም፣
አራት F እሺ
ስድስት D በ- በቃ መጥቶልኛል አሁን D B ያልከኝ መስሎ D ስላደረግኳት ነው አንዴ እሺ ይኸው ለመቶ ብር ቦነስ ገብቶልሃል። አሁን check ማድረግ ትችላለህ። እሺ
እሺ ወዴ እሺ እሺ፣ መልካም ቀን። ስለደወልክ እናመሰግናለን ወንድሜ።
ታንኪ እሺ እሺ